ሄሎ ሄሎ፣ አቤት።
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ነበር የደውሉት።
እሺ፣ እሺ፣ complain አቅርቦ ነበረ ይመስለኛል። order አድርገው ምን ሆኖቦት ነው?
ስላልደረሰኝ
ምን ነበር order ያደረጉት?
individual ላይ ሶስት ኪሎ ሽንኩርት፣ እሺ፣ እም፣ አንድ ኪሎ አንድ ኪሎ ቀይ ስር እና ሁለት ኪሎ ጥቅል ጎመን order አድርጌያለሁ። የ group ላይ ደግሞ group ኡ full ነው።
አ እ፣ ሁለት ኪሎ ድንች አዎ የሩሃማ ላይ ነው አይደለ? የቦቱ አዎ፣
ያሁን already ሩሃማ ተቀብላለች። check አድርገዋታል እርሷ።
በምንድን ነው የማገኛት? ስልኳ ምናምን የለኝም።
okay ማያውቁት group ላይ ነው የገቡት።
አዎ አዎ ይሄ አሁን delivered ሆኗል። እሺ እኛ ለእሷ ደውል የእርሱን product ከወሰደች እሷ refund እንድታደርግ እናደርጋለን።
እሺ፣ maybe ካልወጣ ደግሞ እኛ refund እናደርግሎታለን። ይሄንን የሁለት Okay.
ኪሎውን ማለት ነው። ቀደም ብለው ቢያሳውቅን ጥሩ ነበረ። ቆየ በጣም።
ስልካቸው የለኝማ። በ app ነው app ነው install አድርጌ በ app ነው ስጠቀም የነበረው።
እሺ ለሌላ ጊዜ ዘጠና አንድ ሰላሳ ሶስት ላይ ይደውሉልን።
እሺ እሺ።
አሁን ይሄኛው personal order ኡ ላይ ግን ምንም እያሳየኝ አይደለም። እስቲ maybe screenshot አድርገው ይልኩልኛል።
ይሄኛው ቴሌግራም አለሽ በዚህ ቁጥር?
አይ ልንገሩ ስልክ ቁጥር እስቲ ቆይ አንድ እሺ ንገሪኝ።
ዜሮ ዘጠኝ አርባ አራት አርባ አራት አስራ አንድ አስራ አንድ ስድስት ዜሮ ስድስት ዜሮ አራት ዜሮ አራት እሺ ስለዚህ ቴሌግራም ላይ ይፈል- ልክልሻለሁ።
አዎ አሁን ይላኩልኝ። personal እሺ።
order ያደረጉትን ሙሉውን ይላኩልኝ። አሁን screenshot እሺ።
አድርገው ይሄንን ደግሞ refund እናደርጋለን እኛ ካለ ደግሞ ሩሃማ ታረጋለች ለእርሱ።
እሺ እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።